hello ጤና ይስጥልን ቤስት ቤት
ሄሎ በስት ቤት ሁለት አንድ ሺ ሁለት እም- እም።
የኔ ባስት ቤት ቤስት ቤት ላይ ዲፖዚት አድርገናል።
አዎ ሁለት መቶ አንድ ሺ ሁለት መቶ አ- አይወጣም
አንድ ሺ ሁለት መቶ deposit ነው withdraw ነው ያደረግከው?
የኔ ነው የኔ ነው
እ እ አንተ ነው ያደረግከው አዎ የኔ አኮን እኮ ዊዝድሮ ነው ዲፖዚት ነው?
ይወዳል ወዳ ወዳ አኮን እቀይራለን
አልገባኝም አባ ጥያቄ ዲፖዚት ነው ዊዝድሮ ነው ያደረግከው?
ሶማሊያ አይችልም አማርያ በደንብ አይችልም ይሄ።
እሺ ሶማልኛ ነው የምችለው?
ሶማሊያ ነው እሺ የምችለው ዊዝድሮ ነው ያደረግከው ወደ ቤስት ቤት ነው ያወጣኸው ወይስ እ፣ ከቤስት ቤት አውጥተህ ነው ወደ ቤስት ቤት ነው ያስገባኸው?
ወዳ ወዳ ቴሌ ብር ነው የሚያስገባ ወደ ቴሌብር አዎ በዚህ ቁጥር ነው?
አዎ የኔ ቁጥር ነው እሺ check ላድርግልህ አንዴ ስንት ብር ነው ያልከኝ?
እ፣ አንድ ሺ ሁለት መቶ ሶስት ብር ነው
አንድ ሺ የኔ account አንድ ሺ ሁለት መቶ ሶስት ብር
አንድ ሺ ሁለት መቶ ሶስት ሶስት ብር አዎ፣ ነው እንደ- አይደለ? አንድ ሺ ሁለት መቶ አዎ፣ አዎ።
ሶስት ብር አዎ ዛሬ ነው?
አዎ የሳሬ ነው እሺ አንዴ ጠብቀኝ መስመር ላይ check ላድርግ።
እሺ፣ እሺ።
አንድ ሺ ሁለት መቶ ሶስት ብር አይደለ?
አዎ አዎ አዎ Best Bet account ላይ ነው እሺ ያለው።
እሺ እሺ እሺ check አድርግ እሺ።
እቀይራ- እቀ- እቀይራለሁ አይቀይርም ግን እምቢ አለ እ እ ወደ- ወደ ቴሌ ብር ውስጥ ያድርግልህ ወደ ቴሌብሩ አዎ እኮ አላዘዝከውም። እዘዘዋ መጀመሪያ እ ወደ ቴሌብር እዘዘውና
አይገባም
አይገባም።
አዎ ወደ ቴ- እምቢ አለሽ
ወደ ቴሌብር አዎ ምንድን ነው የሚልክ?
ይመልሳል በ- ወይ ቴሌ- ያደርጋል እ እ ይመልሳል?
ቴሌ ብር አይ፣ ይመልሳል በ- እሺ ጌም ውስጥ ይመልሳል እሺ ወደ ጌም ይመልሰዋል።
አይ እ
እኔ አኮን ቴሌ ብር አይገባም እኔ ሎ- እኔ ቁጥር አይገባም ወደ እኔ ቁጥር አይገባም።
ገንዘብ የኔ አኮን አይገባም እስቲ አይቀይርም አይቀይርም ኦኬ ወደ ሌላ ቁጥር ለመላክም ስትሞክር እምቢ እያለክ ነው?
አዎ እምቢ አለ okay እሺ ቆይ አሁን እ፣ ቻ- በቻፓ ትሞክረዋለህ ወይ? ትንሽ ቆይተህ በቻፓ ሞክረው እሺ።
እሺ ወደ ቲቪ ሞክረው። አሁን ቲቪ ተቋርጧል ለጊዜው። ትንሽ ቆይተህ ሞክረው እሺ።
እሺ እሺ እሺ እሺ እሺ እሺ እሺ